ሄሎ
ሄሎ፣ ጤና ይስጥልን። ዋሽንግተን የሕክምና ወኪል ሰላም ሰላም ነው።
ሰላም።
ዶክተር አማነ ዛሬ ይመ- ይመጣል?
ዶክተር አማረ አዎ
አንዴ አንዴ አዎ እስከ ስድስት ተኩል ነው። አሁን መምጣት ትችላላችሁ።
እሺ እሺ። ስንት ሰዓት ይገባል አሁን?
አሁን ይገባል። እስከ ስድስት ተኩል ድረስ ብቻ ነው የሚቆየው።